መሰለኝ ፒዛ ኢትዮጵያ ሄደን እኛው ባኩትን ልርዳዎት?
ይሽ ነገር ነበር ፈልጉት ይደር ለው ሄሎ ሄሎ ይሰማዎታል?
ምን አልሽ?
ይሰማዎታል?
አይ ይሰማል። ምን አልሽ?
እባክዎትን ምን ልርዳዎት?
ማይ የማሽን ቦታ ለማቀያየር ፈልጌ ነበር፣ የድራፍት ማሽን እ- እሺ ይቻላል። ዲጂ ID ዎትን ወይ ደግሞ TIN number ዎን ንገሩኝና መዝግቤ አስተላልፍልዎታለሁ።
እሺ በ- እ፣ አስራ አራት ሁለት ሰባ ሁለት መሰለኝ ቢዛ ID ነው። hello